ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
እንትን ላይ የቴሌብር አማራጭ የለማ ሁሉ ስፖርት ላይ አዎ ለጊዜው ተቋርጧል። ምንድን ነበር የፈለጉት?
deposit ለማድረግ ፈልጌ ነበረ በቴሌብር።
እሺ ሌላ ሰጦትና deposit የሚያደርጉበትን ስልክ ሰጡትና እዛ ላይ ስልክ deposit አድርገው ይልኩልናል፣ እኛ እናስተላልፍሎታለን።
okay እንግዲህ አሁን አይገባም ታዲያ ቴሌብር ለአሁን ብቻ ነው የተቆረጠው? ይገባል መልሶ አዎ ይገባል መልሶ።
ይገባል። እሺ በቃ እሺ